ጤና ይስጥልን ማሊባቡ
hello ጤና ይስጥልን።
ጤና ይስጥልን አባቴ።
ኦንላይን ላይ እና ሽያጭ የሚል አይቼ ነበር እና እዛ ነው የደወልኩት።
ምን ልርዳዎት?
ዶልፊን መኪና ሁለት ሺ አስራ አንድ እና ሁለት ሺ ምናምን የሚል ሞዴል ላይ ኦንላይን ላይ አይቼ ነበረ።
ሁለት ሺ አስራ አንድ ነጭ።
አ አ
እሺ
አይቼ ነበረ።
manual? manual ኡ?
manual እሺ ዶልፊን አዎ፣ እኮ ገባ- አምሳ percent በባንክ ቅናሽ ምናምን የሚል አይቼ ለዛ ነው የደወልኩት። እና እንዴት እሺ።
ነበረ? እንድታስረጂ ነበር የደወልኩት።
እሺ እሱ አረ እኮ ድረ እንትን ባንክ እናያይዝሎታለን በአካል ሲመጡ ማውቀው አራት ነጥብ አራት ነው።
አራት ነጥብ አራት
አዎ
ኦኬ። እሺ እሺ እናቴ እና እደውላለሁ።
እሺ እሺ እሺ።